ሄሎ ሄሎ አሚር አሚር አቤት አቤት።
ወይ አጡክ እንደ ቻናሌውን
እ- አይ አሁን ጠይቃችሁ እየሄድኩ ነው።
እሺ አገኝና አልታዘዘም ካሉ አሁንም ትተን እንወጣለን። እሺ እሺ ችግር የለም።
እንዴ፣ ምንድን ነው የሚለው?
አ፣ ስድስት
ቆይ፣ ሾ- ሾካን ስላይ ትንሽ አ፣ እንጠብቃለን።
አልተደወለም እ?
እ እ ስልኩላችሁ ሄሎ
ወይ ስልኩን ልስጣት።
አዎ ስጣትና በቃ ካንስል አድርጊው እላታለሁ ካልተደወለላት እሺ
ሄሎ ሄሎ ሄሎ እናቴ በስልሳ ስድስት ሀያ ስድስት አሁን ጠይቄሽ ነበር አሁን ማለት ነው እንትን ወይ ወይ ልሽ ኦርደሩን ያዡ በይልኝና ያዡ በይኝና ሊያዝልሽ ቴክስት እኮ ገብቷል።
ኦ።
ሊያዝልሽ ኦርደሩ አይ ተይው በቃ ካንስል አድርጊው ካንሰል ይሁን።
አ
ሄሎ ወይ ያሚቱ ተኩጣሽ እሺ
እንዴ